hello ሰላም ጤና ይስጥልኝ። ቤት ቤት
okay፣ አሁን ደውዬ ነበር።
እሺ
እንደገና register ላረግ አዲስ account በዛኛው CBE ብር በተከፈተበት ነው እሺ።
በምጠቀምበት ብለው እሺ እና እንዴት ነው register እንዴት ነው መክፈት የምችለው?
hi ብለህ ነው?
register ብዬ register ብዬ ገባው።
እም። step ኡ ብዙ ስለሆነ ቴሌግራም ላይ hi በለንና ልላክልክ።
እ? ቴሌግራም hi ልበል አዎ ቴሌግራም ላይ hi በለኝና ዜሮ ዘጠኝ ዜሮ ሶስት በሚለው ቁጥር አለ አለኝ አለኝ። አዎ።
በቃ በሱ በለኝና ያው ልክልሃለሁ። እሺ ቴሌግራም ላይ መልሽ- መልሽልኝ እሺ አሁን እሺ።
እሺ ላከው